Hello
አለ ሰላም እግዚአብሔር ይመስገን። ምን ልታዘዝ?
አይ አገልግሎቱ ስለማቋረጥ ፈልጌ ነው።
እሺ፣ አንዴ መስመር ላይ ጠብቁኝ።
እ
አንዴ መስመር ላይ ጠብቁኝ። ደንበኝነቱ ተቋርጧል።
እ ደንበኝነትን ዛሬ አቋርጠተዋል።
እሺ እሺ okay አመሰግናለሁ።
አሜን